ሄሎ ሄሎ
አቤት እናት፣ ዛሬ ሰላም ነው?
እግዚአብሔር ይመስገን ሁሉ ሰላም።
ይመስገን። ጅጅጋ ዝግ ነው እንዴ ዛሬ?
አቤት ሰላም ነው።
እሺ፣ ጅጅጋ ዙፋን ወይ የሚባል አካባቢ አለ እንዴ?
ምን ምን ዙፋን ወይ የሚባል አካባቢ አለ?
አቤት ምን ዝባን የሚባል ይበላ እንትኖች agent ኦች እንዳይሆኑ አይደለም። አይ እዛ ጅጅጋ ዜሮ አምስት አካባቢ ሱቅ ዝግ ነው ምናምን ብሎ አንድ customer ደውሎልኝ ነበር።
ሀያባኒ ዛሬ እኔ የባምት አዲስ ነው አሮጌ የሚገባ ባሎ ሻግረኛ ይታየኛል። ክፍት ነው።
እሺ፣ የትኛው ነው? ሽፋን ነው ሽፋን ስሞርት ነው ወይ ለብሷል ነው ስሞርት?
አይ ቨርቹዋል ነው ያለኝ።
ኧረ ክፍት ነው። እኛ ሁለቱም ጋር እየሰራ ነው።
እሺ፣ እሺ፣ በቃ አባሪ ያለ ዛሬ ራሱ ደርሻለሁ። እዛ ምን ይባላል? ምን ይባላል?
እሺ፣ እሺ፣ ፍሬ እሺ፣ ይህ ደግሞ ላይ ላይ ይታየኛል።
አዎ፣ እሺ፣ እሺ፣ Ah, mas eu vou ficar com ela.